ማረገደራ ጤና ይስጥልን በስትሬት ቤቴ ነው የምንረዳው።
ቤትዬ እንዴት ነሽ?
ሰላም ቤት ነህ?
ሰላም ነዋ።
አለን ይመስገን።
ገለታው ከወንጂ ኤጀንት ነኝ የምደውልልሽ ማለት ነው።
እሺ ገለታው አ፣ በስልክ አ፣ ሱቅ መጥቶ አንድ ሰው አንድ ከስተመር ሊሞላልት ነበረ።
እሺ ከዛ ሶስት መቶ ብር ሞልቼለት ያን ኮድ አ፣ እየሰጠሁት እያለ ተሳስቼ ጠፋብኝ።
እሺ ገለታው ከዛ እሱ ጋርም ሳይገባ አ፣ አየር ላይ ጠፋ ማለት ነው ቁጥሩ ስለዚህ voucher code ልንገርክ እ፣ እ?
ኮዱ ልንገርክ።
ኮዱን አሁን ንገሪኝ።
እሺ አንዴ ጠብቀኝ። እሺ እሺ
ገለታው ወይ እ፣ የስንት የስንት ብር ነው?
ሶስት መቶ ብር እሺ
እስከ እስከ ይሄድኛል ፒቪ ነጭ ኮስት ትንትላለን ፒ እሺ
ዘጠና አምስት እ፣
ዘጠኝ ሀያ ሶስት እ፣
ሄሎ ወይ ገለታው ካፒታል ኤም
እሺ ቆይ። M capital ነው። እሺ ካፒታል እሺ።
M A አርባ ነው ምን A ነው ምን M M M አዎ እሺ ከዛ አርባ
አርባ ዘጠኝ አስር
ዘጠኝ አስር አዎ እናመሰግናለን ውዷ አመሰግናለሁ። እሺ መልካም ቀን።
እሺ ቤት ይሄዳንቺ አሜን።